hello ቅድስት ነኝ አቤት hello hello
okay ሰማንያ አራት ሀምሳ ስድስት ቅድስት ሰማንያ
ሰማንያ አራት ሰማንያ አንድ ሀምሳ- አይ አይ ሰማንያ አራት ሀምሳ ስድስት ሰማንያ አራት ግን ገብተናል። እስኪ ሀምሳ order ስድስት ነበሩን check አድርገው ሰማንያ አራት ሀምሳ ስድስት እ ነው እኮ ልክ ሀምሳ ነኝ።
ስድስት ነው።
አዎ፣ አዎ አዎ።
ልክ ነው። አይ ልክ ነው። ይቅርታ እኔ ነኝ ልክ ነው።
የተሳሳትኩት።
እሺ pin ኑን እስኪ check እሺ፣ አድርጊልኝ። አንዴ።
ምንድን ነው?
pin ነው እሺ፣ ቼክ እሺ፣ አድርጊ።
check አደርግላለሁ። እሺ check አደርገዋለሁ።
እሺ